ጤና ይስጥልኝ። የሴት መካከል በአኮም ልርዳት?
ሀሎ አይ አቤ እንትን አባይ ባንክ ከፈልጋችሁልኝ አሁን ኮዱ ደረሱት አይደል? አዲስ ኮድ ኮዱ ደረሰኝ። ግን የሚገርምህ እዛ አባዶ ነው ያለው እና እዛ ደግሞ አንድ ቅርንጫፍ ነው ያለ እና ጀኔተር ከተዋት ጀምሮ ነው ብለው አጠፍተው እሺ፣ ሌላ ባንክ ክፈል ሂድ አሉኝ። በዛ በላካችሁልኝ ኮድ ንግድ ባንክ መክፈል ይችላሉ?
እ፣ ንግድ ባንክ በቅድሙ ነው የሚችሉት። በመጀመሪያ በቅድም በቅድም እችላለሁ ግን አዎ፣
እሺ በቃ አይ አስቸጋሪ ሆነብኝ። እነሱ እንትን ስላሉ በቃ በቅድም አሁን መክፈል ከቻል አይ በመጀመሪያው ይክፈሉ። ይሄኛውን cancel አደርገዋለሁ።
እሺ በመጀመሪያው እከፍላለሁ።
በመጀመሪያው ይክፈሉ።
እሺ እሺ እሺ እናመሰግናለን። መልካም ጊዜ።
እሺ እሺ